and I selling to uh, ETS every month about 100 dollars.
የ- Hello?
ለ information
ሰላም ጨዋታ እናውቃለን።
Hello ሰላም
ሰላም ጤና ይስጥልኝ። እንደምን አሉ?
ጤና ይስጥልን። ሰላም ነው፣ እንዴት ነህ?
እግዚአብሔር ይመስገን።
information እ፣ ፈልጌ ነበረ ይችላሉ።
እ፣ የ flight ትኬት እ፣ ወደ ቻይና check ማድረግ ፈልጌ ነበረ።
እሺ ይቻላል። ቻይና የትኛው ከተማ ነው የሚፈልጉት?
ጓንጆ ጓንጆ። ለመች ነው?
October fourteen መነሻ ከዚህ እሺ return ደግሞ thirty one
እሺ። ለአንድ መንገደኛ ነው?
ለአራት
ለአራት መንገደኛ። እሺ። አንድ ደቂቃ መስመር ሌላ አስቸግሮት እሺ፣ እሺ፣ ችግር የለም። እሺ፣ ስልኩን እንዳይዘጉት። እሺ እሺ፣ አልዘባሽ
አቶ ልበል ወይ ጀማ- አቶ ልበል ወይ ጀማሪ አስተማሪ?
Hello።
ሌላ የሚጠቀመው ነው?
Hello።
በደቡብ- በጣም ይቅርታ መስመር ላይ ረጅም ሰዓት ስላስጠበቅኩት።
ችግር የለም። እሺ፣ direct flight ነው የሚፈልጉት ወይንስ በካይሮ በኩል ቢሆን ይሆናል?
ችግር የለም። cheapest ቢሆን አሪፍ ነው። ቀ- አነቀ የቀነሰ በትራንዚት ቢሆን ማለት ነው።
አ፣ ትራንዚቱ ግን በጣም ረጅም ሰዓት ነው። advise ላድርጎ አስራ አስራ አምስት ሰዓት ነው።
ውይ፣ አዎ፣ እሱ ብዙ ነው።
እሱ ብዙ ነው። እሺ አ።
ይሄኛውም የ Turkish ኡም ብዙ ነው። በቃ direct ኡን advise ላድርጎት። በጣም የዋጋ ልዩነት ውድ ውድ ነው ግን
ስንት ነው የሚለው?
ስለዚህ የአንድ መንገደኛ በ Ethiopian Airlines ነው ሲሄዱም ሲመጡም የአንድ መንገደኛ መድ- መቶ ዘጠና ስምንት ሺ ሶስት መቶ አራት ብር መቶ ዘጠና ስምንት ሺህ ሶስት መቶ አራት ብር
አ፣ መቶ ዘጠና ስምንት ሺ ሶስት መቶ አራት ብር አ፣ okay፣ እኔ የምልህ በእንትን ስቴት ላይ በ Fly Emirates ወይ ምናምን
ዝቅተኛ በዚህ ቀን ያወጣልኝ በ EgyptAir ነው እንደነገርኩት አስራ አምስት hour ያለው እሱ መቶ ሀምሳ ሰባት ሺ ሰባት መቶ ብር ነው። በ Turkish ም አግኝቼሎት ነበር እሱ ደግሞ መቶ ስልሳ አምስት ሺ አምስት መቶ ነው። እሱም ትራንዚቱ በጣም ረጅም ሰዓት ነው።
አ- አም- አስራ አምስት ሰዓት ነው ያልከኝ transit ኡ waiting አዎ time ኡ አስራ አምስት ሰዓት አዎ አስራ አምስት ሰዓት
እሺ፣ እሺ፣ በቃ አ፣ እ፣ ወይ ሌላ ቀን ላይ check ላደርግሎት እንዴ?
አ፣ እስቲ ወይ ወደዚህ ወደዚህ አድርገውና አ፣ እንዲህ እናድርገው ከ October October seven ከዚህ መነሻ ከዛ ከዚህ።
መመነሻው ደግሞ twenty one
እሺ፣ አንድ ደቂቃ ይስጥኝ። እሺ እሺ፣ እሺ፣ ችግር የለም።
Thank you. እም፣ በድጋሚ በጣም ይቅርታ። እንደውም በዚህ ቀን ደግሞ more ነው የሚጨምረው ወደዚህ ጠጋ ስላለ direct በረራው ሁለት እሺ።
ሰላሳ ሁለት መቶ ሰላሳ ሶስት ሺ አምስት መቶ ስልሳ አንድ ብር ነው direct በረራው። የ EgyptAir ኡ ደግሞ
እ፣ አዎ፣ በቃ በእነዚህ ናቸው ያሉ date ኦች።
በጣም ውድ ነው። ወደዚህ ደግሞ ሲቀርብ ጭራሽ ውድ ነው፣ ውድ ነው በጣም አዎ፣ ወደዚህ ሲቀርብ ሲቀርብ ደግሞ እም፣ okay እሺ፣ እንደዛ ናቸው።
እሺ በቃ እሺ፣ thank you እሺ፣ contact አመሰግናለሁ።
ያደርጉና ሌላ ጥያቄ ካለው በማንኛውም ሰዓት መደወል እሺ፣ እሺ፣ እሺ፣ እሺ፣ እሺ፣ አመሰግናለሁ።
ይችላል።